ሄሎ ሄሎ ሰላም ጤና ይስጥልኝ።
ጤና ይስጥልን።
እግዚአብሔር ይመስገን። ምን እንርዳዎት?
እ ቅድም ደውዬ ነበረ የ message እንትኑን ንገረኝ ብለሽ ነው። አማን ነው እ?
message ቅድም ብር ሁለት መቶ ገብቶ
እሺ አል- አልመጣልኝ ቅድም ደርሽ
transaction message ኡን አገኙ?
አዎ ቢ
አይ እንደሱ ሳይሆን ቴሌግራም ስልክ ቁጥራችንን ልስጦትና እዛ ላይ ልኩልኛል።
ሰርግ ያው
አይ ል- ልንገሮትና የያዙ ከመያዝ ከቻሉ
እሺ በስልክ ይያዘን
አዎ ስልክ ቁጥር የቴሌግራም ስልክ ቁጥር አለን እዛ ላይ ልኩልኛል። ልንገሮት ስልሳ እሺ እሺ ስልሳ
ሰባ ሁለት ሰባ ሁለት
ሰባ ሁለት እሺ ሁለት
ሁለት ሀያ አርባ
አርባ ሁለት
ከዛ
አርባ ሁለት ሀያ ስልሳ ሰባ ሁለት አርባ ሁለት
አዲስ ስልሳ ሰባ ሁለት አርባ ሁለት ድጋሚ ሰባ ሁለት
በዚህ